hello ሀሴት ነኝ።
hello ሀሴት፣ እንዴት አመሸሽ?
አለሁ ይመስገን።
አለን ሰባ ሶስት ሰባ ሶስት ሰባ ሶስት ሰባ ስምንት እና
ሰባ ሰባ ሶስት ሰባ
ሰባ ሶስት ሰባ ሶስት ሰባ ሶስት ሰባ ስምንት
ሰባ ሶስት ሰባ ስምንት እሺ
ሰባ ሶስት ሰማንያ አራት
ሰባ ሶስት ሰማንያ አራት ምንድን ናቸው?
ተቃራኒ ሆነው ነው እና አንዱን ብታስወጭልኝ ሁለቱን እሰራቸዋለሁ ወይ ሁለቱን አስወጥተሽልኝ አንዱን እሰራዋለሁ።
እሺ እዚሁ ጠብቀኝ፣ dispatch ልጠይቅልህ።
እሺ ሰባ ሶስት ሰባ ስምንት ማነው ሰባ ሶስት ሰባ ሶስት እሱ ከወጣ ሁለቱን ሌሎችን እሰራ-
አማረ ነህ? እሺ አማረ፣ አንዴ እጠይቅልሃለሁ። አንዴ እሺ
አማረ አማረ ወየ ወየ ሚራሱ ይወጣል፣ ሚራሱ ይወጣል፣
እ
ሚራሱ ይወጣልሃል።
የትኛው ሰባ ሶስት ሰባ ሚራሱ ሶስት ከቦል የሚነሳው አይ ሰባ ሶስት ስልሳ ስድስቱ
ስልሳ ስድስት የለም እኮ አማረ ነህ አይደለ?
አዎ
አ፣ ቆይ ሰባ ሶስት ስልሳ ስድስት አማኑኤል ነው። ውይ ከሚራስ ያልኩት ምኖኝ ነው። አንዴ ሰባ ሶስት ሰባ አራትም ብለህ ነበረ።
አይ ሰባ ሶስት ሰባ ሶስት ነው ያልኩሽ። ሰባ ሶስት ሰባ- ሰባ ስምንት እና ሰባ ሶስት ሰማንያ አራት
ሰማንያ አራት ሰባ ሶስት ሰባ ሶስት እሺ፣ ከሰሚ ወደ ሰሚ ሰባ ሁለት ከዛም በኋላ ይሄኛው ደግሞ ሰባ ስምንት ከሴምሲ ወደ ሴምሲ አፓርትመንት ያኛው ሰ- ኬት ነው።
ካምሮኝ ነው ሰባ ሶስት ሰማንያ አራቱ እሺ፣ ስለዚህ አሁን የበር ቤዙ ነው ይውጣ እያልክ ያለኸው።
አዎ እሱ ቢወጣ ሁለቱም እሰራቸዋለሁ።
እሺ፣ አውጥቼዋለሁ።
እሺ እሺ አስኪ አመሰግናለሁ።
እሺ፣ አማራቸው ብርሽ